ሰላም ጤና ይስጥልኝ።
ሄሎ ሄሎ አቤት አቶ ቢኑ
አቤት ማን?
ከዊፕላስ ሶሉሽን ድርጅት ነው የምደውለው።
ፕላስ ሀያ ላኩ ምን አለ አላውቅም።
ዊፕላስ ሶሉሽን? አዎ የትራንስፖርት አገልግሎት ሰጪ ተቋም ነው እና እ፣ አሽከርካሪ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ለመመዝገብ ነው።
አ እ፣ እንድነግሮት ነው አ- የእኛን አላማና ሀሳብ።
እሺ የነዳ ነው።
እሺ ቆይቼ ልደውል።
አዎ በኋላ ደው- እሺ እሺ ወይ ራሴ ደውላለሁ።
እሺ